hello,
hello hello, ጤና ይስጥልኝ።
hello hello
አቤት ጤና ይስጥልኝ።
እንዴት ነው?
እግዚአብሔር ይመስገን። ግሎሪ የ real estate ነው የደወሉት። ያኔ የሚያቤት ምን ልርዳዎት?
አይ የሆነ ሙዚቃ ፈልገን።
አ ሙዚቃ ፈልገው ነው?
አዎ እሺ ኤፍኤም ዘጠና ሰባት ላይ ይደውሉ።
እሺ ዘጠና ሰባት አ ዘጠና ሰባት ነጥብ አንድ ላይ ይደውሉ።
እሺ እሺ እዛው